ሄሎ ሄሎ አይ ይቅርታ መልሼ ደወልኩ። እሺ የቴሌብርን ቁጥርን check ላድርገው አንዴ ትነግረኛለህ?
ዜሮ ዘጠኝ እሺ
ስልሳ እሺ ሰማንያ እሺ ሰባ ዘጠኝ ሀምሳ ሰባት
ስልሳ ሰማንያ ሰባ ዘጠኝ ሀምሳ ሰባት ሀምሳ ሰባት አዎ
ያው አሁን ገብቶልሃል። እሺ አባቴ
ያውን ሶስቱም ነው የገባው።
አዎ ሶስቱም ገብቶልሃል።
ያው transfer ባረኩኝ ቁጥር አሁን መደወል አለብኝ ማለት ነው።
ከአስር ሺህ ብር በላይ ሲሆን አዎ ከዚህ approve ስለሚጠይቅ እኛን contact ማድረግ አለብን። ለዛ ነው
okay፣ ስለዚህ የግድ መደወል አለብኝ ማለት ነው።
ከአስር ሺህ ብር በላይ ካዘዝክ አዎ አባት ያው አሁን አስራ- ሀምሳ ሺህ ብር ባዘውስ?
እኮ ያው ትደውላለን። በቀን ውስጥ ደግሞ limit ኡ ሀምሳ ሺህ ነው።
okay፣ በአንድ ቀን ሀምሳ ሺህ ብቻ ነው withdraw ማድረግ የምችለው።
limit አዎ limit ኡ እንደዛ ነው። በሳምንት ደግሞ መቶ ሺህ
okay፣ እሺ፣ እሺ። ስለደወልክ እናመሰግናለን። መልካም ቀን።
አሜን። እሺ፣ ለሁላችን እሺ